ጤና ይስጥልኝ ራንክ።
እንደምን ዋልሽ እመቤት?
እግዚአብሔር ይመስገን። ራንክ ጉዳት ባዮፕሲ የነበረኝ ውጤት እየደወልክ ጠይቅ ብሎኝ ነበር ዶክተር እና ባዮፕሲ ማን ነው ስሞት?
በረከት
ስንት ጊዜ ሆኖታል ከሰጡት?
አንድ ስምንት ቀን ጠይቀን ከአስራ ከአስራ አምስት እስከ ሀያ ቀን ነው የሚደርሰው።
አዎ አይ ቸኩላለሁ ብዬው ዶክተሩን እስቲ ምናልባት ከሳምንት በኋላ ደውል ስላለኝ ነው እንጂ አልደረሰም አልደረሰም። ሲደርስ እኛም እንደውልሎታለን።